hello ሰላም ጤና ይስጥልን Donkey Tube ነው።
ጤና ይስጥልኝ።
ጤና ይስጥልን።
ወጌሻ ለመማር ፈልጌ ነበርና
ይችላሉ እየመዘገብን አራተኛ ዙርን የመጨረሻውን class ስሞትም አለበት
ማለት አንዳንድ information መጥቶ እንዴት ነው ክፍያውማ የትምህርት አሰጣጡ እኮ እሺ ስሞትን እየመዘገብኩ ልንገረው ስሙ ማን ነው ሰፊ ነሽ አልፈነሽ ሰፊ ነሽ እሺ ይቅርታ ሰፊ ነሽ ማን ዘነበ
ስልኮት ይነግሩኛል
አርባ ስድስት እሺ
ሰባ ሀያ አምስት ሰባ ሰባት ሰባ ሀያ አምስት ሰባ ሰባት እሺ ከየት አካባቢ ነበር የደወሉልን እሺ ማስታወቂያውን ከምን ነበር ያዩት
ቲክቶክ
እሺ በአካል ነው ኦንላይን ለመማር ያሰቡት
አይ አሰጣጡን ንገሪኝና ምናልባት ቤት ነኝ አሁን ስራ አልገባውም አራስ ነኝ ወልጄ አሁን ለአራሶች እንደውም online class አለን እና እንዴት እንዴት እንደሆነ ትነግሪኛለሽ እሺ ኦንላይኑን ላርግሎት እና የኦንላይን ልንገሮት እሺ
እሺ የሶስት ወር ኮርስ ነው ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን ወይ በሳምንት ሶስት ቀን ቪዲዮ እንልክሎታለን በአካል የተማሩትን እሺ በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖሮታል እህ ጥያቄ ካሉት እና ያልገባት ነገር ካለ በሳምንት አንዴ ምን አለ meeting ኡ መቼ ሊሆን ይችላል በሳምንት አንድ ቀን እናሳውቆታለን ቀድመን ነው link የምንልክሎት እሺ ክፍያ
ክፍያ በ credit hour ሰባት መቶ ሀምሳ ብር ነው አጠቃላይ የሚፈጀው credit hour ደግሞ ሀያ ነው
እሺ
መቼ ነው ሊመዘገቡ ያሰቡት መልሼ ልደውል እሺ እስከ የካቲት ሀያ አምስት ለሚማሩ አዎ፣ እስከ የካቲት ሀያ አምስት ለሚማሩ ተማሪዎች discount አለ የመጨረሻ የ YouTube ስልጠና class ስለሆነ አስራ አምስት ሺህ የነበረው አስር ሺህ ማለት ነው
እሺ እሺ እደውላለሁ መልሼ እሺ እኛም ስለደወሉ እናመሰግናለን መልካም ቀን እሺ ማይ እሺ